ሄሎ ሄሎ ሄሎ ሄሎ ስልሳ ዜሮ hello፣ ሁለት hello።
ብላ com- ስልሳ ዜሮ ሁለት complete በሉልኝ ብላ ነበር አይደል?
አዎ አዎ ማነው ስምህ እ ማነው ስምህ ላዛር አላዛር
ብለንልሃል